ስለማን ባባ
ሄሎ ጤና ይስጥልን።
መስክለን እግዚአብሔር ይመስገን።
ምን እንትን ደከመ?
አለ መኪና እሱ ጋር የሚሸጥ አይቼ እንትን ላይ እሺ፣ እ- ምን አይነት መኪና ነው?
ሬድ ሁለት ሺህ ሰባት ኤ ሀምሳ
ምንድን ነው?
እንትኗ እሷ እንትኗ የ- ሪል
ምን እንትኗ ይሄ መኪና?
ምንድነው ኮሮላ አይነት
ኮሮላ ነው የፈለጉት?
አዎ አዎ አዎ።
ኮሮላ ሁለት ሺህ ሰባት አለን፣ ሁለት ሺህ ሶስት ሁለት ሺህ ሰባት አለን።
እኮ ይሄ ሁለት- ሁለ- ፈለጉ ሁለት ሰባት ሀምሳ ታርጋ ቁጥሩ ሀምሳ A ሀምሳ color- ሰባት ሰባት እ?
ከ- khaki color ነው አዎ khaki color ነው ሁለት ነጥብ ስምንት
መጨረሻ ይሄ ነው
ሁለት ነጥብ ስምንት ነው በባንክ ከሆነ ሁለት ነጥብ ስምንት በ cash ከሆነ ደረደር ይኖረናል።
በ cash ነው በ cash በ cash ነው። መጥቼ እንነጋገር እ hello hello